ሄሎ ሄሎ ጤና ይስጥልን።
እግዚአብሔር ይመስገን።
ቦንቱ አዎ ነኝ።
ከውዳ vehicle manufacturing ነበር የምደውልልሽ።
እ?
ከውዳ vehicle manufacturing ነበር የምደውልልሽ።
እሺ እሺ።
በ junior accountant ነት apply አድርገሽ ነበረ ሚሌኒየም አዳራሽ አዎ አዎ አዎ።
እና እ፣ ነገ አራት ሰዓት ላይ ወደ vehicle manufacturing ላይ የጽሁፍ ፈተና አለሽ OK።
በ junior ስንት accountant ነት የት አካባቢ ነው?
ለቡ መብራት ኃይል አርሴማ ፊት ለፊት OK። እሺ እሺ።
ትመጫለሻ?
አመሰግናለሁ። አዎ እመጣለሁ።
እሺ እሺ እሺ።